አብሮ ይስጥልን ከቻፓ ወደ አፍሮቤቲ ስፖርት የተላለፈ ሀምሳ ብር ነበረ እና እሺ አልተመለሰን አልገባልኝም ወደ አፍሮቤቲንግ አሁን ወደ አፍሮ ገቡ
ትንሽ ቀደም ብዬ ስድስት ሰዓት አካባቢ ስድስት አካባቢ ቼክ ላድርግ አዎ እ?
check ላድርግለት እሺ በ- በአሁን በደወሉበት ስልክ ቁጥር ነው አዎ የእኛው ቁጥር አዎ አዎ ሀምሳ ሀምሳ ብር ደውል እሺ ሀምሳ ብር አዎ አዎ አፍሮ ቤቲንግ ጋር ደውሎ ይጠይቋቸው እሺ
አፍሮቤቲንግ ጋር አፍሮ ቤቲንግ ጋር ደውሎ ይጠይቋቸው ከእኛ successful ነው
እዛ ያልመዘገበው እኮ ነው አዎ እነሱ ጋር የእነሱ system ን ነው መጠየቅ ያለበት የኛ system አስተላልፋል እሺ እሺ እናመሰግናለን አመሰግናለሁ